ሰባ ዘጠኝ ሄሎ ጤና ይስጥልኝ። ቤት ነው የምጠብቀው።
እሺ መንገድ እሺ ሁሉም አልገባም ነው።
አኖ የተወሰነ ልሽ በመሀል እምቢ ሲለኝ ሌላ እየላኩኝ በሌላ እየጫወትኩ ነው።
አዎ ግን እሺ የትኛውን ልላክላቸው እኮ ብዬ ነው። የቱ ነው ያልገባው?
እ፣ ለሷ እኮ ልኬላት ነበር እኮ ናስ ቅድም አዎ ግን ይሄ እንዳለ የላከውን አልገባም ነው። ይኸውልሽ የገባም አለ በመሀል ስለተቀምሳሱብኝ ነው። አንድ ሌላ እኮ ታዲያ ሁሉንም ልላክላቸው?
አዎ ላኪውና የገባውን እነሱ ይምረጡት።
እሺ
አሁን ደግሞ ማለት ነው አልክላቸዋለሁ። እሺ መጨረሻ ላይ ያስገባሁት ራሱ አልመጣም። አንቺ እሱ እሱ ችግር የለውም። እሺ የዛሬ ስለሆነ ቢያንስ ይለያል። ከላይ አሁን የመጣው።
ያሉትን ነው እንጂ
አሁን የመጣው ራሱ እ፣ እንትን አለኝ።
በቃ እሺ ያው በቃ እያሳወኩልን ነው።
Thank you.
ያው ትንሽ ጠብቅ።
እሺ፣ እሺ እሺ እሺ